ጤና ይስጥልን ትርጉም hello ሀሎ አቤት ሰላም ነው?
እግዚአብሔር ይመስገን።
አብ ሶማሌ የለም?
ሶማሌ የለም። እንግሊዝኛ ትሞክራለህ? can you speak አብ ሶማሌ
hello
አብ ሶማሌ ብቻ ሶማሌ ብቻ
እዛ አምባላንስ emergency ነው አምቡላንስ ፈልጋችሁ ነው?
ከአዲስ አበባ ከአዲስ አበባ ወዴት ነው?
ያ
hello
አዲስ አበባ ከአምባላንስ
አዲስ አበባ ወዴት
የት ነው?
እ? hello አብ ሶማሌ የለም?
do do you try English
English yes
እዛ አምባላንስ አንድ አምባላንስ አንድ ሜይ
አምቡላንስ አለ ወይ? አንተ አካባቢ ሰው ካለ አማርኛ የሚችል አለ አለ አለ አገናኘኝ። እሱ ነው እሺ።
የመጣል አዎ አለ፣ አምቡላንስ አለ።
አይ
ሰው አገናኘኝ።